ስለሚወቁም ልርዳው
አሁን ደውዬ ነበርና ልክሎ ቴሌግራም ላይ
እሺ ደሜሽን ስሙት ማን ልበል?
ሙልጌታ መልሰው
አሁን አልገባም። ቴሌግራም ላይ የላኩት ደመኞች
ቴንት ይለኛል። ስክሪን ሹት ነው ያደረኩት እኮ ስክሪን ሹት አድርጌ ነው ሴንት ያልኩት።
በዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው አይደል የላኩት ስልክ ቁጥሩን።
ኧረ እዚህ ስልክ ቁጥር አላስገባውም።
ወዴት ነው የላኩት ደመኛችን? የላኩበት ስልክ ቁጥር አልተሳሳቱ
አስራ አምስት አሁን እሱ በራሱ ነው የላኩት።
ወደዚህ አልገባም ወይም በድጋሚ የላኩት።
እሺ